ሄሎ
አይ ገና እየሄደ ነው ስልክ ብቻ ነው ያወራን
ሄሎ
እሺ ሄሎ ተቋርጧል ወይ ይሰማኛል ይሰማ ሄሎ
ሄሎ ይሰማኛል ቤርሳቤ ነኝ ቤርሳ ሶስት order ይዤ ነበር እና አንደኛውን ልታስወጪልኝ ነበር
እ አንደኛውን ልታስወጪልኝ ነበር ቃልህን ንገረኝ መጀመሪያ የሚወጣ ስልሳ ስምንት ሰማንያ ስልሳ ስምንት ሰማንያ ሁለት ስልሳ ስምንት ሰማንያ ሁለት ሁለት አዎ
መቶ ስምንት እ ማነው ሶስት ሱራፌል ሱራፌል እሺ ሌሎ ነው የሚያረኝ ሱራፌል እሺ ሌላ ደግሞ እ ስልሳ ስምንት ሰማንያ አምስት
ስምንት ሰማንያ ስልሳ ስምንት ሰማንያ አምስት ሶስት ስልሳ ስምንት ሀምሳ ሁለት
ሃምሳ ሺ አንዴ ጠብቀኝ ሱራፌል አቤት አቤት የሜሪው ነው እንዲወጣልህ የፈለግከው አዎ እሱ ነው ተቃራኒ ሆነብኝ ሁለቱ በአንድ መንገድ ነው ሱራፌል እ አዎ አማረ።
የእሱኛው ተ- ተቃራኒ ሆነብኝ አዎ ሱራፌል አማረ
ከአእምሮኝ ጎልደን ጂም
አዎ አዎ ቺክን ታውን የት ነው ቺክንታውን እዛው ሰሚት ነው። ከቺክንታውን ወደ አምሮኝ ነው የሚሄደው። አምሮኝ ደግሞ ወደ ጎልደኝ ነው የሚሄደው እና የሜ ተቃራኒ ገባብኝ።
እሺ ወጥቶላል እሺ የሜሪውን አወጣሽልኝ?
አዎ።
እሺ ቤት አመሰግናለሁ።